ጤና ይስጥልኝ እቴ ስትሪ ማዕከል እባክዎ ልርዳዎት?
ወይዬ ጋሻውዬ እንዴት ነህ? እኔ ነኝ።
እንዴት ነሽ ታዲ?
አለሁልህ ደህና ነው?
ይህን ቁጥር የት ነው ማቆይ ያልኩህ እኮ።
እንዴ እኔ ደግሞ ምንድን ነው ስልካችን አይሰራም እንዴ አልኩ። ስድስት ብቻ ስልክ ሲጠራ ዛሬ ያው ዛሬ በጣም ምንም እንትን ቀዝቀዝ ብሏል አይደል?
ቀዝቀዝ ብሏል። አዎ አይ ኖ እኮ አይሰራም እንዴ ብዬ ነው። እንዴት ነህ?
ኧረ ይሰራል አሉልሽ መስገን ሳዲ ሁሉ ሰላም ሁሉ ጋሻውዬ?
ሰላም ሁሉ ምሳ ሰላም ምናምን ቡና ተበላ ተበላ ተበላ ተጠጣ።
አዎ ምን ቀረ?
ምን ቀረ? ምንም አልቀረም ሳዲ።
እሺ ጋሻውዬ በተረፈ ደህና ነህ?
ደህና ነኝ። አንቺ ደህና ነሽ?
አለሁልህ በቃ አለሁልህ። ደውልኝ የምትፈልገው ነገር ካለ እሺ እሺ ሳዲ ልንገርህማ፣ ሰውየው ይሄ የባሌ ጎባ ምናምን ያለው እሺ ተቋርጦበት ነው እ እንትን የሁለተኛ ሰው እ ስም ላምጣ ብሎ በቃ በዛው ቀረ።
በዛው ቀረ። በቃ አዎ።
ይደውል። እሺ ይደውል። አዎ፣ እሺ እሺ፣ my dear ደውልልኝ አለው።
እሺ እሺ ሳዲ እሺ ጋሻውዬ፣ ቻው እሺ ቻው።
bye፣ ቻው።